ጤና ይስጥልኝ ጠብታ አምቡላንስ ምን ልርዳዎት?
ተቋርጦ ነው መሰለኝ።
እሺ ምን ነበር?
በድሩ ረሺድ ነው ስሙ።
ማ?
በድሩ እ ረሺድ
በድሩ ረሺድ አ
ምን ነበረ በሐኪም የተረጋገጠ በሽታቸው?
CHF plus CAP ነው።
CHF እሺ ኦክስጅን ይጠቀማሉ?
ኦክሲጅን ሶስት ሌተር ላይ maintain ያደርጋሉ።
እሺ የት ነበረ communicate ያደረጋችሁት? ይቅርታ ኢትዮ ጠቢብ እሺ አ
ከየት ነበር?
ከራስ ደስታ እሺ አሁን ልደውልላቸውና አ እድሜያቸው ስንት ነው?
ወደ ሰባ አምስት አካባቢ ይጠጋል።
እሺ እሺ በቃ አሁን communicate ላድርግና ተመልሼ ላሳውቅን።
እሺ እጠብቃለሁ።
እሺ ስልክ ቁጥር እንዴ ይቅርታ ስልክ ቁጥር